ጤና ይስጥልኝ የኢቲኤስ የበራ መረጃ ማዕከል በኩል ልርዶት
ትኬት ለመጠየቅ ነበረ።
ከየት ወዴት ነበር የፈለጉት?
እ?
Hello ከየት ወዴት ነበረ?
አብ- ከኢትዮጵያ ወደ ባንኮክ
ከኢትዮጵያ ወደ ባንኮክ ወደ ባንኮክ ነው ያሉኝ። ይቅርታ አዎ፣
ለመቼ ነበር የፈለጉት?
ለሮ ለማለት ጳጉሜ አራት
ዋግሜ አራት ዋግሜ አራት ሄደው
እ?
መመለሻዎት መስሎ
መመለሻችን እ፣ አስር ቀን
ከአስር ቀን በኋላ
እ፣ ስድስት ነን።
ይቅርታ ምን አሉኝ? ድምፆ ይቆራርጣል። ይቅርታ ይደግሙልኛል። አንድ ያሉኝ ስድስት ነን።
ላ-
ሁሉም adult ናቸው።
ላ- ሁሉም adult ናቸው። ስድስቱም
አሉ ይሰማል።
ይሰማኛል። አዎ
Hello ሁሉም adult ናቸው። ስድስቱም